Hello ጤና ይስጥልኝ። ሶፊ entertainment ምን ልርዳዎት?
አንዳንዴ ሄሎ ሄሎ አቤት።
አንዳንድ ስርጭቶች ኤፍኤሞችን ለማዳመጥ እየፈለግን ሁለት ቁጥር አንድ ቁጥር ምናምን እና እንደገና በቃ ወደ እኔ ያዝ- እንትን ያደርጉታል ምን ይላል?
እ?
አቤት አቤት።
ኤፍኤሞችን ፈልገን ነበር ለማዳመጥ
እሺ
እና ዞሮ ዞሮ አሁን ወደ ሙዚቃ ወደዛኛው እንድን እየነካኩ አሁን የለም አሁን እንደዚህ ነው ምናምን የሚለው አንዳንድ የኔትወርክ እንትን ሊሆን ይችላል። እኛ አሁን ወደ አዎ ne- network ነው። አዎ ኔትወርክ ነው። እየተቆራረጠ ያስቸግራል ኔትወርኩ።
አሁን እኛ አሁን ወደ ወሎ አካባቢ ወደዚህ ወደ ራያ ምናምን አካባቢ ነው እና ይሄን አሁን እሺ
እና ስለዚህ አዎ አንዳንድ- ኔትወርክ ነው። አሁን ትንሽ ጊዜ ኔትወርኩ እየተቆራረጠ አስቸግሯል እና ይታገሱ። ኔትወርክ እስከሚለቀቅ ነው ጉዳይ።
አዎ። ለማንኛውም እ?
በዛ ነው በቃ ስለዚህ ወደ እናንተ ይደውሉ ምናምን ስለሚነሱ አራት ሰዓት ቆይ አዎ
ያነጋገርኩ በቃ ትንሽ ጊዜ ነው። ይስተካከላል። ችግር የለው።
እሺ ለማንኛውም በቃ እሺ እናመሰግናለን።
እሺ ስለደወሉ እናመሰግናለን።
አዎ ኤፍኤሙም ደግሞ ጥሩ ነው። አዳዲስ ትኩስ ትኩስ እንትኖች ዜናዎችን ለማዳመጥ ስለምንፈልግ ብዬ ነው። ለማንኛውም አመሰግናለን። ጤና ይስጥልኝ።